እያ- እያነበባችሁት እሺ። አንዳንዴ location location ምናምን screenshot ሳይልኩ location ከጠየቁ
ጤና ይስጥልኝ ሰላም hello ሳኖሊስ ሳር ቤት ነው።
አሁን እሺ በ order number መቶ አራት ዘጠና ስምንት ስልሳ ሰባት order አልተቀበላችሁም?
አንድ ደቂቃ አንድ ደቂቃ ስጭ እሺ እሺ
መጨረሻው ስንት ነው ያልሽኝ?
ዘጠና ስምንት ስልሳ ሰባት እም፣ አልተቀበልም ሰላሳ አንድ ነው መጨ የመጨረሻ order ኣችሁ አንድ combo ነው መጨረሻው ሰላሳ አንድ ነው
okay እሺ እሺ አመሰግናለሁ።
ምንም
ሳር ቤት branch ነው አይደል? እማ አዎ ውዴ
እሺ እሺ እሺ ወይ ወይ ወይ